ጤና ይስጥልን ቤተሰብ ሄሎ ያው ጤና ይስጥልኝ።
አብሮ ይስጥልን።
እስኪ ቁጥር ጥቅስ ጻፍልኝ እስኪ ጨዋታው አልተለቀቀም ገና።
ምን አሉኝ? ይቅርታ እሺ፣ ተቆራረጠ።
አስር አስር ሄሎ አቤት ሄሎ።
አቤት አቤት አቤት።
አቤት። እሺ አስር።
አሉ። እሺ እሺ አስራ ዘጠኝ እሺ ሀያ ስድስት እሺ ሀምሳ አራት
ሄሎ አቤት
አ ስምንት ጨዋታ ሉዝ ነው
እሺ፣ ታርሟል። እሺ እሺ።
እሺ እሺ